ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ትናንትና ዊዝሮቢ ስድስት መቶ ብር ከሁሉ ስፖርት ወደ ቴሌብር
እሺ እስካሁን አልገባልኝም እና የሆነ ስልክ ቁጥር ተሰጥቶኝ ነበር ስክሪን ሽት አድርግ- አድርጋ አስገባ ብዬ እሺ።
ልክ ያለው እስካሁን ግን ስለ ስክሪን ሽት አድርግ ልክ ያለው በቴሌግራም በዚህ ስልክ ላኩት
አይደለም ዜሮ ዘጠኝ ሰባ ስድስት ምናምን አዎ በዚህ ስልክ
ዛሬ ቴሌግራም ላይ የጻፍንልዎትን ይግቡና ይመልሱልን
እሺ።